ናፍቅ ነኝ።
እሺ እንትን ነበረ ስድስት ነጥብ ስልሳ ምናምን ሰባት ኪሎ ሜትር ነው የሚለው ስድስት ነጥብ ምናምን ኪሎ ሜትር ነው ከ የመጣልክ እ አ ስትለካው ማለት ነው። እሺ ስንት ብር አሰበልህ?
እ ሰባ ስንት አምስት ብር ነው ያሰ- ሰባ አምስት ብር? እስቲ order ነበር ንገረኝ።
እሺ ሰባ አምስት ሰባ ሁለት ሰማንያ ስድስት ሰባ ሁለት ሰማንያ ስድስት ሰማንያ ስንት
ሰባ አምስት ሰባ ሁለት ሰባ ሁለት ሰማንያ ስድስት እሺ አይልሃለሁ። እሺ እሺ